ሰውም ይሳሳታል። አላውቅም።
ሄሎ
ጤና ይስጥልኝ።
በቲቪ በቲቪ እነ
ፍሊንትስቶን ሆምስ አዎ ረቡ ይባላል እንዴ?
አ አለ ምን አሉኝ?
ሂጅራ ደርጌ ፍረድ ደግሞ
እ አፋን ኦሮሞ ወይም ቤኩ ቱን ሂጅራ
እ
ሂጅራ ደርጌ ደንጅ ቲቪ